Hello ጤና ይስጥልኝ።
ጤና ይስጥልኝ
ሬስቶራንት ነው?
እ ፍላሚንጎ ባርና ሬስቶራንት ነው?
አዎ
ከአሪፍ ቤት ነበር የምደውለው ደንበኛችን
እ ከአሪፍ ቤት ነበር የምደውለው።
እሺ
POS ማሽናችን ላይ transaction እያየን ስላልሆነ ምናልባት ያጋጠመን መብራ- ችግር መብራት ካለ የለም፣ ለመጠየቅ መብራት- ነበረ።
መብራት የለም። መብራት የለንም። Hello hello መስመር ላይ ያሉ ደንበኛችን
መ- መብራት የለንም። መብራት የለንም። ሄሎ መስመር ላይ ያሉ
አዎ አለሁኝ መስመር ላይ ይሰማሻል?
ደንበኛችን Hello hello ሄሎ ሄሎ